ጤና ይስጥልኝ ክያ አቤት ከ We Plus Solution ነው የምደውለው።
እሺ እኛ application ላይ ተመዝግቦ ነበር እና እንደ አሽከርካሪ ነው ወይስ እንደ ተጠቃሚ?
እንደ ተጠቃሚ እሺ አሁን እርስ የተመዘገቡት እ፣ app- አሽከርካሪዎች የሚመዘገቡት ላይ ነው okay።
እና እ፣ ለተጠቃሚዎች የሚሆነው We Plus Solution user የሚለው ነው።
user የሚል አለ። okay አ እሱን በማውረድ application ኑ ላይ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እንዲሁም አሸናፊ የሚያደርጉትን referral code ያገኛሉ። እሺ መልካም ቀን ይሁንልዎት።
user የሚለውን ያልሽ አዎ We Plus Solution user።
ዩዝ አዎ እሺ